ጤና ይስጥልኝ አሽታ የደኔ በኩም ጌዛው ምን ልርዳው? ጤና ይስጥልኝ ሳውታ ምን አሉኝ? እንደማያችሁ ይሰማዎታል? ድምፆት እየተሰማኝ አይደለም። ይሰማዎታል? ይሰማዎታል? ለማየት ያው
ቀደም ሲያር አሪፍ center ኡ ላይ ደውዬ ነበር እና screenshot አድርገህ ላክ ተብዬ የሆነ ስልክ ቁጥር ተሰጥቶኝ ነበር በቴሌግራም እሺ
እና ስልኩን ስሞክረው invalid ምናምን ነገር ነው የሚለው እንጂ active ሆኖ ይሰራልኝ አይደለም የተላከልኝ በቴሌግራም።
እሺ ቴሌግራም ላይ እ፣ አላኩልንም።
አዎ፣ በምን ልላክ?
account ኡን ትናንት- አላገኘችም። እሺ ስልክ ቁጥሩን ደግሜ ልስጦት ወይስ ምን አሉኝ? እንደማያቸው እሺ ወይም ደግሞ ቴሌግራም የሚጠቀሙበትን የእርስዎን ቁጥር ይንገሩና መልእክትን ላኩሎትና እሱ ላይ ይመልሱልናል። ለማያችን ድምፆት እየተሰማኝ አይደለም። ይሰማዎታል? ይቆረጣል።
ዜሮ ዘጠኝ አስራ ዘጠኝ ይሄ በደወልኩበት መስመር ነው።
ደወሉበትን ቴሌግራም የሚጠቀሙት አዎ።
እሺ መልእክት ልክሎታለን እዛ ላይ ላኩልን። ለማያችን ስሞቱ እሺ።
ማልበል
እ፣ ሸዋንግዛው ዘዬ ደምሴ።
እሺ ልክሎታለን እሱ ላይ ስክሪንሻቱን ይላኩልን።
እሺ።
እሺ ሌላ ምረዳውስ ነገር አለ?
እሺ።
ተደውሉ። እናመሰግናለን። አገልግሎት ላይ ያለው ተሰወሰ ከሚሰሙ